hello ጤና ይስጥልኝ ቤተሰቦች ራሄል ነኝ በምን ልርዳዎ hello hello ሰላም ናችሁ እግዚአብሔር ይመስገን
እንትን ነበር ለማድረግ ነበረ shop agent ነኝና
እ shop agent ነኝና okay፣ shop እሺ።
አለኝና እሺ
cashout ለማድረግ ነበር እንዴት ነበር cashout ማለት ነው
cashout የ customer ticket አዎ
አንዴ እሺ ቆይ ማን ልበልህ ከየት ነው እ ጎንደር ነው አደራ
እ ስምህን ማን ልበል አደራ አደራ አደራ እሺ አንዴ እ hello አቤት ሱቅ ላይ cashout የለም እሺ ማድረግ አትችሉም
okay እሱማ አይቻልም ግን አዎ እንዴት ነው ማድረግ የሚቻለው ወደፊት ትኬት ይዞ ሲመጡ ነው
እኮ ማድረግ አይቻልም
okay በኦንላይን ለሚጫወቱት ነው እንጂ ሱቅ ላይ ለሚቆርጡ cashout ማድረግ አይቻልም አ-
አዎ እሺ እሺ መልካም ቀን ይሁንልህ